hello ጤና ይስጥልኝ።
ሄሎ ሄሎ
የእናንተ ነው ስልክ ነው እንዴ መልሶ የሰጠኝ? አሁን ደውዬላችሁ ነበረ።
ስንት ቤት ላይ ደውለሽለት?
ሰማንያ ስምንት ደው ማነው ሀምሳ ስምንት ጫ- መጨረሻው ደው ያልሽኝ ሀምሳ ስምንት ሀምሳ ስምንት እሺ ምን አለሽ?
እዚህኛው ላይ እዚህኛው ላይ እዚህ ስልክ ላይ ደውለሽ ሰማንያ ሶስት ሰላሳ ሰባት ላይ ደውልሽ ይነግሩሻል ሲለኝ ጊዜ ከሆነ ምንድን ነው?
አሁን ቅርብ ሰዓት ደውዬ አታችን ለምቱ አልወጣልኝ ብያት ነበር።
እ፣ እኮ እሱ ነዋ support የሚያደርግሽ።
አዎ እኮ transfer ላድርግልሽና ለሱ እሱን አናግሬው።
በቃ እንዲህ ይቻላል።
ከኮ- ከኮምፒውተር ጋር የሚገናኘው ነው።
አዎ አዎ እሺ ቆርጠሽ አልደረሰኝም።
አዎ ደረሰኝን እኮ ቆርጬ በ- ከ cash register ውስጥ print አድርገው ወጥተዋል።
እሺ attachment ኡን ግን ሊያወጣልኝ አልቻለም። አጣሁት።
እኮ filter ላይ ገብተሽ show አላልሽውም? ድጋሜ ዛሬ ሰራሽ የለም።
ትላንትና ነበረ። አዎ ትላንትና ስልክ አላነሳ ብላችሁ ነው ማለት አላነሳ ሳይሆን ያው ባለቀ ሰዓት ነው የደወልኩት መሰለኝ።
እሺ
እዚህ ይሄ መጨረሻው አስራ ስድስት ላይ ደውሉ ደውይ ብላችሁ ትደውላለች ደግሞ አይነሳም።
እሺ በቃ አሁን እነግረውና እ፣ support እንዲያደርግሽ አደርጋለሁ። attachment ኡ ጠፋብኝ በይው አንቺ።
እሺ እኮ ሳይ transfer ላድርግልሽ። እሺ ጠብቂ መስመር ላይ። እሺ እማዬ